ገታ ደንበኛችን ተቋረጠ።
ማን
ተቋረጠ ደንበኛችን፣ ይቅርታ። እሺ ምን እያሉኝ ነበር?
በፊት ይሄን ፕሮሴስ ነው ያለው ብር ከንግራ አዳት እሺ ትናንት ማታ ባላንስ ነው ይላል። ማን ያስወጣው? ጃኬት ከሄደ ሶስት አላወኩም። የሚያስወጣው ቁጥሩን መናገር ትችላላችሁ?
እሺ ምናልባት ባላንስድ ካለ ተስተካክሎት ነው የሚሆነው።
ማን ያወጣው? ይሄን እኔ አላዩም በእስካሁን
እስኪ ሁለት ሺህ ስምንት መቶ መልሰው እስኪ ያረጋግጡ።
እሺ ትናንትና እዚህ ዛሬ እናንተ ነው የጠብቁ ኔ
እሺ ደንበኛችን ያረጋግጡና መልሰው ይደውሉልን።
እሺ
እሺ እናመሰግናለን። መልካም ቀን።
ቀኑ አስራ ሶስት ነው። አንዱን አንድ ሺ ዘጠኝ መቶ ቀን አስራ ሶስት ነው የሚሆኑት ድሮ የሚያደርግ ጊዜ ደግሞ ስምንት መቶ ሰላሳ ሁለት ብር ቀኑ አስራ አራት ነው።
ልክ ነው ደንበኛችን፣ እሱን መዝገበን አሉታል።
እሺ እሺ ሰሚቶ ነው።
እሺ መልካም በጣም ቀን።
አመሰግናላችሁ። ብሊስ ብሊስ አንድ ብሊስ ሄልፕ ሚ ማይ ኮስቴ ኮሳማ
እሺ እናመሰግናለን።
እሺ